ሄሎ ሄሎ
አቤት ወይ እንዴት ዋልክ?
አለን እኔ የምልሽ ወይ ቴሌግራም ላይ የላኩላቸው አይተሻል?
አዎ አይቼልሃለሁ። አንድ እሺ እስኪልኩልኝ እየጠበቅኩኝ ነው። ሲልኩልኝ መልሼ አሳውቅሃለሁ።
እንዴ ወይ አልበራ ወይ ቀይ አልበራ ወይ አላረመ ለምንድን ነው እኮ እሱን ነው እንደዛ እንዲያደርጉልክ ነው የላኩላቸው። ልኬላቸዋለሁ፣ ጠብቃቸው እኔ ቆየ እኮ በሀያ አምስት ነበር እኔ ራሱ ቆየ ከላኩላቸው እኮ። እሺ አንዴ ትንሽ ጠብቀኝ።
እሺ እኔ የምልሽ ወይ እሺ ለምንድን ነው እሺ ሁሉንም አያበራው
ሁሉንም አያበራው ማለት ብዙ ጊዜ በወረቀት ራሱ ስንቆርጥ ውጭ ስንቆርጥ አያበራም
አዎ፣ ግዴታ እኛ ጋር እ, ልካችሁ ነው የሚበራላችሁ።
ለምንድን ነው የማይስተካከለው
አይ system ኡ update እየተደረገ ስለሆነ ነው ወደ ቀድሞ ቦታ ይመለሳል።
እኮ ከአንድ ድርጅት እንደዚያ ይጠበቅ እሺ እሺ አባቴ